ሄሎ ሰላም ነው ሄሎ ሄሎ
አቤት አቤት። እሺ ቤት አ፣ ትኬት ነበር postponed የሆነበት game አ፣ ይም አልተለቀቀም
postponed የተደረገው መች ነው?
ትናንት በቃ ስለዚህ እስከ ሀያ አራት ሰዓት ያህል ነው የሚቆየው። ስለዚህ እስከ ዛሬ ማታ ድረስ
እስከ ማታ ከዛ በፊት አይለቀቅም ከሀያ አራት ሰዓት በፊት አዎ፣ ትናንት የነበረበት ሰዓት ላይ ያው ሀያ አራት ሰዓት ያህል ነው ስቴን የሚያደርገው። እሺ